ሄሎ ሄሎ ሰላም ጤና ይስጥልኝ።
ሄሎ ሄሎ ሄሎ አቶ ኤፍሬም አዎ፣ ከ STEM for Kids ነበር ምደውልልህ።
ከየት ከየት?
ስቲም ስቲም ፎር ኪድስ
ኦኬ፣ እሺ፣ ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነህ?
አለን አለን አለ ሁሉ ሰላም።
እግዚአብሔር ይመስገን። እሺ አማኑኤል ከዚህ በፊት በነበረው ፕሮግራማችን weekend class ወስዶ ነበር አይደል?
አዎ፣ የተወሰነ ጊዜ ጀምሮ አልቻለንም አልቻልንም፣ እኛ ነን ያልቻልነው፣ እሱ እንኳን አይደለም።
እሺ እናንተ ጋር ይማር ነበር አለ። አዎ፣ አዎ አዎ እዚጋ ይማር ነበረ እም፣ እና አሁን የ October five ላይ የ weekend class እንጀምራለን። የመቀጠል ፕላኑ ካላችሁ placement እንዲይዝ ነበር።
አዎ። አይ ቆይ፣ እስኪ እዛ አዲስ ትምህርት ቤት ነው የገባሁት፣ እዛ ሆነ አሜሪካን ውስጥ ነው ያስገባሁት እና እም፣ እናንተው ጋር ነው እዛው እዛው እና እዛ ነው እዛ ነው እዛ ፊት ለፊት ነው አለ ትምህርት ቤቱ እዛ አካባቢ መሰለኝ።
የት?
ግን የሱ ፕሮግራም ላስተካክልና ከዛ ወደ ከዛ እናወራለን።
እሺ እሺ በቃ እዛ ፊት ለፊት ነው የሚማረው እናንተ ጋር ነው እናንተ ትምህርት ቤት ፊት ለፊት
እሺ እናንተን ብዬ ቆይ ይጨርስና እስኪ ፕሮግራሙ እም፣ ምለቀው መቼ መቼ እንደሆነ ምን እንደ- ምን እንዳለው ቀላይ የሚሆን ምንም የምናውቀው ነገር የለም። ገና ዘንድሮ ነው የተቀበሉት።
okay እናንተን ላለ እስቲ ይሉ አውቄ ከዛ እደውላለሁ። አላውቅም እንደ- እንዴት እንደሆነ ፕሮግራማቸው ራሱ።
በቃ እሺ እሺ፣ እሺ።
check ያድርግና ያሳውቀኝ።
እሺ እሺ እሺ መልካም ቀን።